Hello
Hello ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት
አ፣ ሀምሳ ብር deposit አድርጌ አልገባም ወደ አካውንቴ።
ቤት ቤት ቁጥር ኬ ነው።
አዎ
እሺ check አድርግልሽ። መስመር ላይ ጠብቀኝ።
እሺ።
Hello
አቤት
ስንቴ ነበር ዛሬ የሞከርከው? ሀምሳ ብር መጨረሻ የሞከርከው failed ብሎ ወደ account ነው የተመልሰው። መጨረሻ የሞከርካት ናት።
ከዛ በፊት- ከዛ በፊት ከዛ በፊት ማለት ከዛ ነው። አንድ በፊት አስር ያለው ብር- በሳንቲም ፔይ የሞከርከው balance ሆኗል።
No መቶ ብሩን አይደለም አዎ አዎ፣ ሀምሳ ብር በሳንቲም ሀምሳ ፔ ብር።
የሞከርከው ነበረ። እሱ balance ሆኗል። deposit No ሳንቲም አሁን አሁን ነው እኮ በቻፓ ነው የምቆጥረው።
አሁን ደግሞ በቻፓ የሞከርከው መጨረሻ ላይ failed ሆኖ ወደ account ነው የተመልሰው።
normal አሳይሽ እንትን የገባው ቴሌ ማለት ነው።
ነው CBE ነው የተጠቀምከው?
CBE ብር እም?
CBE ብር
ምን ብር
ሺህ ብር ሺህ ብር ይህ ብር ነው ያልከኝ?
ሺህ ብር ሺህ ብር
አዎ እዛ ላይ ተመልሷል። ወደዚ- ወደዛ account ነው የተመለሰው።
አልተመለሰም። ብሩ እኮ ወጥቷል። አሳይሽ ከፈለግሽ ከመቶ ብሩ በኋላ ገባው ማለት ነው።
ወደ ቤት ቤት ሳይሆን ወደዛ account ወደ CBE ብር ነው የገባው።
ከ CBE ብር እኮ ወጣ ነው የሚለው እንጂ ተመለሰ አይልም እኮ እዚህ ላይ።
እስቲ refresh አድርገህ check አድርገው እንጂ እኝ- እኔ አሁን የሚያሳየኝ failed እንደሆነ ነው።
ይሄ failed ብሎ ሁለተኛ ጊዜ የሞከርኩት ወደ account failed ብሎ ተመልሷል። እ?
እ፣ ፌ- failed ያለው እኮ ማለት ነው።
እ፣
ከ account ውስጥ የቀረችው አንድ ሀምሳ ብር ነበረች።
እሺ።
መጀመሪያ ላይ ስነቃው መጀመሪያ ላይ ስነቃው አልገባም ካለ በኋላ ማለት ነው። ከዛ በኋላ ነው እ፣ እንትን ሁለተኛ ቀን ገና ሳስገባበት እንትን ፌልድ ማለት ያለው
አዎ ምን ፌልድ እንደሆነ ያለበት ነው ምናልባት ወይ አካውንት ውስጥ ብር የለም ወይ ደግሞ ብር ከነበረም ወደ አካውንት ነው የተመለሰው። ፌልድ ካለ አዎ፣ እንደዛ ተረጋግ- ነው። እ?
ተረቤላችን ምን አልከኝ?
ኖርማል ማለት ነው። መጀመሪያ ኖርማል እየተጠቀምኩኝ ነበር ሀምሳ እሺ።
መቶም እያስገባ ማለት ነው። ግን ከዛ በኋላ መቶ አስገባውና account ውስጥ ሀምሳ ብር ቀረኝ።
እሺ።
ከዛ ሁለተኛ ከመቶ በኋላ ደግሞ የቀረችውን ሀምሳ ብር ፈልጌ ስገባ እሺ።
እዚህ ጋር ልክ form ከሞላበት በኋላ ማለት ነው እ፣ የ CBE ብሩ ምስል መጣልኝ ገባ የሚል ማለት ነው። ይሄኛው ደግሞ አልሰጠኝም እየቆጠረ ነበር።
አዎ ይሄ ያልሰጠክ ማለት ነው። ዛሬ ሁለቴ ሞክረ ነበር ሀምሳ ብር
ሀምሳ ብር አንዱ አዎ ሀምሳ ብር ነው ያልከኝ አይደል?
አዎ። ከዛ በፊትም እ፣ በጊዜ ነበር እሱ ዛሬ ሁለቴ ሞክረ ነበረ። አንደኛው ቻፓ ነው፣ አንዱ ሳንቲም ፔይ ነው። በሳንቲም ፔይ የሞከርከው balance ሆኖ ወደ ቤት ቤት account ገብቷል።
አዎ እ፣ በቻፓ የሞከርከው ግን failed ብሏል። ወይ account ውስጥ ብር አልነበረም ወይ ደግሞ ወደ account ተመልሷል እንጂ በጣም ብሩ አውቀት አየር ላይ አልኩት።
አልቀረም። እ?
ቆይ መጨረሻ ላይ ከዛ ቪዲዮ ይገባል ማለት ነው። ዲ- deposit የነበረው ብር ማለት ነው መቶ ብር ነው።
መቶ ብር አዎ መቶ ብር ተደርጓል።
መቶ- balance ሆኗል።
ይኸው እኮ- ይኸው እኮ እዚህ ላይ ከሆነች የ CBE ብሩ ምስል ላይ failed ነው የሚለው አይደል? ሀምሳ ብሩ ላይ
ኖ ሲዝሩ ላይ እኮ ወጣ ነው የሚለው
መቼ ነው? እስቲ refresh አድርገህ መልሶ ተመልሶልሃል እኮ check አድርገው።
አካ- account እኮ CBE ብሩ አወጣዋል ነው የሚለው። screenshot ኡን ልክልሻለሁ ከፈለግሽ።
እሺ ላክልኝ እንጂ ግን አሁን እኛ ጋር failed ካለ ወይ account ውስጥ ያልነበረውን ብር ነው ያዘዝከው ወይ ደግሞ ወደ No።
account ተመልሶልሃል ነው። failed ካለ እንደዛ አንቺ ነው።
ራሱ እኮ ማለት ነው CBE ብር ውስጥ የነበረውን እንትን ማየት ይቻለሽ እኮ በቀላሉ ማለት ነው። CBE ብር ውስጥ ከ- መቶውን ሳወጣ እዛ ውስጥ ሀምሳ ብር እንደቀረ ራሱ screenshot ኡ ራሱ ያሳይሻለሽ።
እሺ ወይ ቴሌግራም ላይ ላክልን check እናደርጓለን። ታውቋለህ ቴሌግራማችንን
እዛው ከእንትን ውስጥ አለቃ ሰፖርት ቲሙ ላይ እ። እሺ